ጉዞአችን ጀምር ዛሬ እንገልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንለያይማ አንለያይም ገድ የለም አንለያይማ እርግጠኛ ነኝ አይዞሽም ጀምር ዛሬ እንደ ግልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንለያይማ አንለያይም መንገድ የለም አንለያይማ በፍጹም አትፍሪ ነይ በዚያ ይግባኝ ስጋት የሰውን አይደለም አይ ፈጣሪ ነው መስማት አንድ አርገን ያለው ወደ ፍቅር ያሰኘን የሚለየ ቢሆና ለምን አገናኘን ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ እንታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም አንለያይም አንለያይም አይ አንለያይም አንለያይም እርግጠኛ ነኝ አይዞሽን ጀምር ዛሬ እንደገል በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንለያይማ አንለያይም መንገድ የለም አንለያይማ በፍቅር መዝገብ ላይ ናይ ቀድሞ ሲስጠንም አንዱኑ ብሎና ላይ ማንም አይለየንም ታዲያ ምን አስፈራ ላይ ትእዛዙን ሰው ላሽር ከላይ ከተሰጠ ላይ የማይናድ ፍቅር ለጊዜው ቀርቦ ላላየን ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም አንለያይም አንለያይም አየህ አንለያይም